hello ሰላም ጤና ይስጥልን Best Bet
አሁን ጤና ይስጥልን እንትን ነበረ face to face እየተጫወትን እ፣ ቅድሚያ ቁጥሩ ሳይዘጋ እኛ ዘግተን አልመለሰልንም። ሶስቴ ምንድን ነው
የተጫወት ነው እ፣ የአይሎፕራኑ ጨዋታ የለም JetX እ፣ JetX ነው አባታል ጀት ነው የአይሎፕራኑ። አዎ።
እሺ
ቅድሚያ ዘግቼ እኔ ብሩን አልመለሰልኝም። ማታ ነው ትናንት ማታ ነው እሺ win ያደረክበትን ትልክልኛለህ እ፣ በቴ- በቴሌግራም ልኬያለው
ልካል አዎ ልኬያለው
እሺ ማን ያዋራክ
ቴሌግራም ላይ እ፣ አማ አላዋሩኝም እስካሁን ልኬያለው ግን እኔ ስምህ ማን ነው ታምራት ተስፋዬ
ታምራት ተስፋዬ ነው የቁጥሩ ይሄ አይደለም የደወልኩብሽ አይደለም ቁጥሩ
እ፣
ሀያ ሰባት ሀምሳ ስድስት ዘጠና አንድ ሀያ ሶስት ነው እሺ እዛ ላይ አንድ check አድርጉልኝ በልና ላክልኝ
check አድርጉልኝ ብዬ እሺ አሁን ልካለሁ እሺ